Hello ጤና ይስጥልኝ። ደጀን ሀዲስ ነው።
ረስትልህ አዎ አዎ እሺ፣ አሁን ሲደውሉ ስለተቋረጠ ነው። ስልክ ቁጥሩን ይዘዋል? የቴሌግራሙ
እ የቴሌብር ስልክ ስልክ ቁጥር ነው የ
ምን አሉ?
የቴሌብር በቴሌብር ነው ያሉኝ አይደል? በዚህ አሁን በደወሉኝ ቁጥር ነው ቴሌብሩ የተከፈተው።
አዎ አዎ እሺ፣ ስለዚህ ይህን ቁጥር መዘግበዋለሁ። እርስዎ ደግሞ screenshot ኡን በቴሌግራም አካውንታችን ይላኩልን።
እሺ እሺ ደንበኛችን፣ ሌላ ምረዳዎት ነገር አለ?
የለም በቃ እሱ ቁጥር እሱ ብቻ እሺ፣ ቀጥሎ ከሚሰሙት ድምጽ በኋላ አስተያየቶትን ያስቀምጡልን። ስለደወሉ እናመሰግናለን። መልካም ቀን።
እሺ አመሰግናለሁ እሺ